ጤና ይስጥልኝ ቤተሰቤ ዲቦራ ነኝ። እባክዎ ምን ልርዳዎ?
ሰላም ጤና ይስጥልኝ። ዘረብሩክ እባላለሁ።
ሰላም ነው ዘራ ብሩክ፣ እንዴት ነህ?
የሐምራዊ agent ነኝ እና እንትን ጠይቅሽ ፈልጌ ምን ነበረ?
ይህ ለስራ እኔ ሌላ ቦታ ነው ያለሁት እና shop ኡን shop ኡን መቆጣጠር አልቻልኩም እና እሺ።
እሱን የምቆጣጠርበት የሆነ system አላችሁ መሰለኛ።
አዎ back ኡ ምንድን ነው በ GR በዲሽ ነው የምታጫወተው? GR ነው ያንተ shop?
አይ አይደለም፣ Kiron።
ካይረን እሺ አዎ።
back office አልተላከልህም?
አልተላከልኝም።
የየትኛው ዘራ ብሩክ?
የሐምራዊ መቶ ሰባ ሁለት ያኛው እዛ ላይ ለጊዜው የለም?
ጥሩ አይደለም። እ?
ጭራሽ የ- የ back office account አልተላከልህም ነው አዎ ወይስ ምንም ሐምራዊ አይነት መቶ ስምንት?
አልተላከልኝም።
እሺ በቃ check የትኛውም እናደርጋለን።
አልተላከልኝም።
እሺ check አድርገን መልሰን እንደውላለን። እሺ እሺ፣ እሺ፣ እደውልልሃለሁ መልሼ።
እሺ፣ እሺ።
እሺ ዘራ ብሩክ